ሄሎ እንዴት ናችሁ አለ እንትን ቅዳሜ አለ እንዴ አለም ሲኒማ የእሸቱ
አለ አዎ ቅዳሜ በአሁኑ ኧረ
አዎ ነገ ስንት ሰዓት ነው
ስምንት ሰዓት ስምንት ሰዓት አዎ እና ምሽት ሁለት ሰዓት በ Best Western ሆቴል አለ እሺ እንዴት ነው ትክክል የምናገኘው
እ፣ ትኬቱን እዛው በቦታው ነው የምታገኙት እዛው በር ላይ ነው?
አዎ በር ላይ ነው መዝግቦትና ክፍያውን እሺ፣ transfer ሶስት ሰው ማድረግ ነው ግን።
ይችላሉ እሺ እሺ።
የ- ስሞትን ልመዝግብ እሺ ይንገሩኝ እሺ ቦጋለ ካሳሁን
እሺ ስልክ ቁጥር ይንገሩኝ አስራ አንድ
አስራ አንድ ሰላሳ ሶስት ዘጠና ሁለት አርባ አንድ ዘጠና ሁለት አርባ አንድ ሰላሳ ሶስት ዘጠና ሁለት አርባ አንድ ሰላ- ዝርዝር አስራ አንድ ሰላሳ ሶስት ዘጠና ሁለት አርባ አንድ እሺ ለስንት ሰው ነው ቦታ የሚያስይዙት
ሶስት ሰው
ሶስት ሰው እሺ
እ?
account ላክሎትና transfer ማድረግ ይችላሉ እ፣ በ cash መክፈልም ይችላሉ እሺ
እሺ እናመሰግናለን መልካም ቀን